Hello. hello
ወይ ሀፍት ይሰማኛል በስመ አብ በጣም ነው የሚቆራረጠው። አቤት ኧረ በስመ አብ እና ስልሳ ስልሳ ሁለት አርባ ስምንት ስልሳ ሁለት አርባ ስምንት ሰመረ ነኝ። ካፒታል ሆቴል ነው የሚያሳየኝ። customer ሯን ደውዬለት ኡሬል ኡሬል ፍሊንትስቶን ነው ያለሁት እያለኝ ነው።
እሺ
check አድርጊ።
ላስጠይቅና pin አደርግልሃለሁ።
ምን አልሽኝ?
ላስጠይቅና customer ከዛ pin አደርግልሃለሁ።
በቃ እሺ እሺ እሺ ስልሳ ሁለት አርባ ስምንት አ ስልሳ ሁለት አርባ ስምንት እሺ እሺ እሺ ቻው